ያውን ቃል ኢትዮጵያ ቤተልሔም ባኮመን ልርዳዎት
ማሽን ደውዬ በቃ እስካሁን አልመጡልን። ቤታችን ደግሞ ድራት ይሸጣል፣ ግን ያው አሁን ዘባሩ
እሺ ደንበኛችን ዥማር ሆቴል
ያስመዘገ የቢጫ ቁጥር አይዲዎት ይነግሩኛል። ደንበኛችን
አይዲ ቅድም ቅድም እኮ ደውዬ ነበረ የአይዲውን ትንሽ እኔ እዛ ስራ ምንኩ ልጆች ደውሉ በዚህ ስልክ ነበር የደወሉት።
አሳውቄ ነበረ።
እሺ እያየሁልዎት ነው። አንድ መስመር ላይ ቆዩ። እሺ ደንበኛበትን አግኝቼዋለሁ። እንደገና አሁንም እንዲያዩት ሌላ ትኬት ልክላቸዋለሁ።
እሺ ከሁለት ሰዓት በኋላ አሁንም ይጠብቋቸው። ሌላ ምን እሺ።
ነገር አለ?
አይ የለም በቃ ያው customer ጥሎ ጥሎ እየሄደብን ነው። ድራፍት የለም እሺ፣ ድራፍት ያለ መቅጣት አቻል
እሺ ደንበኛችን አሁንም እንደገና እሺ።
አስተላልፍልዎታለሁ።
እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ ላይ ያስቀምጡልኝ። መልካም ቀን።